Tenés un minuto como los dos?
ሄሎ ተነሱልኝ።
ጤና ይስጥልኝ። እንትን አ- አጋጣሚ እንትን ህክ- ለሕክምና ከ- እስከምድረስ የሆነ መድኃኒት ለመጠየቅ ፈልጌ ነበር።
እሺ፣ ምንድን ነበር?
የማህፀንና ጽንስ ነው።
እሺ
ትላንት ከትላንት ወዲያ ውሃ የለም ነበር እና እ- እ- እ- ትላንት ከትላንት ወዲያ እዚህ እኔ ጋር ውሃ አልነበረም እና ትንሽ እሺ።
ሽንት ቤት ገብቼ ነበረ ሽምሽም ሰምተሽ ነበር?
ሽንት ቤት አዎ ገብቼ ነበርና ከወጣሁ በኋላ ትንሽ ውሃው normal ይሁን አይሁን አላውቅም እ።
ትንሽ ማህፀኔን እየበላኝ ያቃጥለኛል አይነት ነገር ሽንት ምናምን እ።
ሲሸና ያቃጥለኛል። ገና ትላንት ጀምሮ ማለት ነው ሽምሽሸኝ ማቃጠል አለ እንደዚህ አይነት ነገር ይበላኛል፣ አዎ ያሳክከኛል አይነት ነገር አ okay። ምን አይነት ሌላ የሚወጣ ፈሳሽ ነገር አለ?
የለውም ምንም የለም።
እም፣ የለውም ኦኬ። አይ ምናልባት አሁን እንደዚህ አይነት ነገሮች ማሳከክ እ፣ እንደዚህ ሽንት የማቃጠል ቶሎ ቶሎ መሽናት ምናምን ነገር አለ?
የለውም የለውም ቶሎ ቶሎ መሽናት አይ ነገር የለም።
የለውም አሁን ምን